hello ሰላም
አለ እግዚአብሔር ይመስገን። deposit አድርጌ እኮ የሆነ ብር አልመጣልኝ። አሁን በምን በሳንቲም ነው በቻፓ
በጣም በሳንቲም ነው በአዎ ሳንቲም ትንሽ system አቸው እያስቸገረ ነው እየተስተካከለ ነው ግን ማናገር የምትፈልግ ከሆነ ዘጠና ሶስት ስልሳ short code ነው እሺ በዛ እነሱ ማውራት ትችላለህ ምን ምን በዘጠና ሶስት ስልሳ እነሱ ማውራት ትችላለህ system እያስተካከሉት ነው እሺ ገና
እሺ።
እሺ